አንዴ ስልክ እየደወልኩኝ ነው። አንዴ ይችላልት ነው። hello ወይ እንትን ሙባረክ የነገርከኝ order ነበር ስንት ስንት ነው?
የነገርኩሽ order ነበር አወጣሽ እኮ order ኡ እኔ ጋር የለም እኮ ወጣሁ።
እኔ እኮ አይደለሁም ያወጣሁት የነገርከኝ order ነበር ግን customer ስልክ አያነሳም ከቢጂኤስ አይደለ?
አዎ
order ኡን አውጥተኸዋል?
order ኡን አውጥቼዋለሁ ግን እዚህ ጋር ሰው order ኡ አንቺ አንቺ ከነገርኩሽ በኋላ order ኡ ወጣ ወጥቷል። ምግቡ ይዤዋለሁ።
ተደውሎ ተናግሮሃል?
ምንም አልተነገረኝም። እገባለሁ order ኡ ወጣበት።
አንዴ እሺ፣ እደውልልሃለሁ።
እሺ